ጤና ይስጥልኝ የጥሪ ማዕከል
አብሮ ይስጥልኝ።
እም፣ ሰላም ምን ልርዳዎት?
እ ያስኩኝ ጥያቄ ሶስት ጥያቄ
okay፣ እሺ እሺ ስሞትም አለበት ነዚባ ከድር ማን አሉ?
ነዚባ ከድር
እሺ ነጂባ ከድር አዎ
እሺ ኢቴርስ ኢቴስ የጥሪ ማዕከል ከሌሎች የጥሪ ማዕከል በምን ይለያል? እም፣ ኢቴስ የጥሪ ማዕከል ከሌሎች የጥሪ ማዕከል በምን ይለያል? ቪዲዮውን አላየሁትም በደንብ ቆይ ቆይ አንዴ ልየው በደንብ ወይ ሌላም ቪዲዮ አለ or ደግሞ website አችን ላይ ETS call center 8184 ብሎ እዛ ላይ የምንሰጠውን አገልግሎት በደንብ ይዩና መልስ ይደውሉ።